አሁን ሁለት ሺህ ብር ልክ የነበረ ወደ ቴሌ ብር አገባ አለ።
በዚህ በደወል በቁጥር ነው።
አዎ
እሺ ካርድ እሺ
ላዚዮና ኤቨርተን ነው የሚቀጥለው። ላዚዮ አይገባም ብለህ ታስባለህ? አንድ ለባዶ ነበር። ኤቨርተን እና ኖቲ አይገባም ብለህ ታስባለህ? ሶስቱ እነሱም ጥበቃ እኮ ነው። ለባዶ ነው። ከዛ ሁለቱ ቢገባ ሁለቱ ቢያልቅ ኖሮ ማታ ደግሞ ማንቸስተር እና ምንድን ነው የሚቀረው ሁለት ጨዋታ እነሱ ላይ በቃ ዶሮ ቆላሎ ብዬ እኮ ነው ቢያንስ ሁለት ሺህ ይገባል።
ሄሎ ሄሎ
ወደ ቴሌብር ነው የላክቷ በዚህ ቁጥር confirm ተደርጓል። አሁን ገብቶበታል። እሺ የደወሉን አመሰግናለሁ።
መልካም